Hello. ሰላም ነው?
አስቀንባኮ ምን ልርዳው?
ምንድን ነው ከዚህ በ- ዛሬ ስደውል አራተኛ ጊዜ ነው። በቃ ፍሪጅ ተበላሽቶብኝ ተናገርኩኝ። ምን ID number ተናገር ተባልኩ ተናገርኩኝ። በበቀደም ጀምሬ ነው የተናገርኩ። ማታ ሁሉ ጠዋት ይመጣሉ አሉኝ። ካልሆነ ደግሞ ኑና ፍሪጃችሁን ሰዱ። እንዴ
በጣም ይቅርታ።
ትናንትም እንደዛ ብላ ነው የነገረች። በጣም ይቅርታ ብላ ነው የነገረች። ጠዋት ይመጣሉ ብላኝ ነበረች። ምንም ግን ትርዳው ምን ያደርጋል እንደዚህ ምን ስራ ከተበላሽ ደንበኛችን በጣም ይቅርታ። ለተፈጠረው ነገር በጣም ይቅርታ።
አይ አይደለማ እንግዲህ አምስት ቀን አራት ቀን ሙሉ ምን ስራ እየተበላሸ እዚህ ጋር ምን እንትን አለው? ምን ትርጉም አለው? እንዴ ተረዳችሁ ደንበኛችን። መልሼ እንዳስታውስ ለኳስ ያየሁት ይላል።
አስራ ዘጠኝ ስምንት አስራ አምስት
አስራ ዘጠኝ ስምንት አስራ አምስት ላይ አ አ
እዚህ ላገኙት ስላልኩ ስላልቻልኩ TIN number ኦት እንዲገብሩ አቤት አቤት TIN number ኦት እንዲገብሩ
TIN number ምን አወጣው? ነግሬያታለሁ እኮ ትናንትና። ምንም እንትን ማለት የሚያስችል ነገር የለም። ምን አላወጣልሽም እንዴ?
በነገሩኝ ቁጥር አላወጣልኝም TIN number ኦት እንዲገብሩኝና አወጣው TIN number ማለት የትኛውን TIN number? ይሄ normal TIN number አዎ
ሁለት ዜሮ
ሁለት ዜሮ
ሁለት ዜሮ ሰባ ሶስት ሰባ ሶስት
ሁለት ዜሮ ሰባ ሶስት እሺ number ሽ አንዴ ጠብቂ። እሺ ሰባ ሶስት ሰባ ሶስት ሁለት ዜሮ ሰባ ሶስት
ሀያ አንድ ሀያ አንድ
አስራ አራት
ሀያ አራት
አይ አይ አስራ አራት አስራ አራት ሰላሳ አራት ሰላሳ አራት አ እባክዎትን ይጠብቁኝ መስመር ላይ
እሺ
ከጓዳ ባር ሬስቶራንት ኖት?
አ አ አ ጓዳ ባርና ሬስቶራንት
እሺ ደንበኛችን ሙሉ ስሞትን ይንገሩ።
ፍሬው አዱኛ እ አስቸገሩ እኮ እንደዚህ ቢጃዮች ሙሉ ስሞትን ይንገሩኝ እባክዎትን።
ፍሬው አዱኛ
ኪሪያ አዱኛ አ
ስልክ ቁጥር የደወሉበትን ልመዝግብ ወይስ ተቀያሪ?
አ አይ ይሄን ያዩ ችግር የለም እሺ ድራፍት ማሽኑ እንደሚሆነቦት
አይሰራም አይ- አይሰራም። በቃ ሰፌስ ቢሰካው normal አይሰራም። ምንም ድምፅ የለውም ምናምን አያቀዘቅዝም ምናምን ሙሉ በሙሉ ሲበራ አ፣ መብራት አያጣም።
ምንም ነገር የለውም። ለየት ምናምን ነገር የለም። መስመሮች ተቆራርጠዋል ስሎስ ይመስለኛል። ከዚህ በፊት ባለፈው መጥቶ ነካክቶት ነበር የሄደው። ምንም እንትን እያላ- እየሰራልኝ አይደለም።
እሺ ደንበኛችን እሺ እኔ ኧረ መልሼ አደራ ስራ ይበላሽብኝ። አደራ አደራ በእግዚአብሔር እሺ እሺ ደንበኛችን በጣም ይቅርታ። ሌላ መረዳዎት ነገር አለ?